ጤና ይስጥልኝ ቢዛ ኢትዮጵያ ኤደን ነኝ። እባክዎትን ምን ልርዳዎት?
ማሽን ተበላሽቶብኝ ይኸውና እምቢ አሉኝ አልሰሩልኝ ሶስት ቀን።
ደውለው አስመዝግበው ነበር ነበር
አዎ አርባ ስምንት ለሴትዮዋ አርባ ስምንት ዜሮ አምስት ሰማንያ ስድስት አርባ ስድስት ደውልላት ይህንን እናንተ ጋር ደውሏል። ኤርሚያስ የሚሉት ከትላንት ወዲያ መቶ አይቶት እልካለሁ ብሎ ሶስት ቀን ሙሉ አላከልኝ። ድራፍት ነው ድራፍት ይኸውና የተጀመረ ድራፍት ተበላሸ። ይሄ ነው